በቃ ፅዳቷንም አቁሚ በሏት ለአብዮት ንገሩት በቃ ቁልፉን ይዛችሁ ኑ ምን እንደጠፋ ምን ታውቃላችሁ እኮ እሷ ነበረች እኮ ሄሎ።
ማስ ሄሎ ወይ ወይ ነው ዝንዬ እንዴት ነሽ አሉ እግዚአብሔር አለም ይመስገን።
ጣያለች በእናትሽ ተገነት ጋር ደውይላት ወይ ነው ወጥቻለሁ።
ገነት ማለት ምን ተገነት አለች።
ሰገ- ሰጉሽ እሺ አዎ ሰጓለች።